ወይ
ጤና ይስጥልን።
ወይ ወይ ሰላም ነው?
እግዚአብሔር ይመስገን።
ወደ 81 88 ላይ እየደወልክ ነበር።
እ እ
ወደ 81 88 እየደወልክ ነበር።
okay አዎ ሰውዬ ነው እኮ። oh sorry okay እህ ስምንት አንድ ሰማንያ ስምንት information ነበር ወደ
ወደ እ?
81 88 ነው የደወልከው።
መልክ 81 88 ላይ ነው የደወልከው።